ተረዳኝ። ሄሎ ወዬ ወዬ ይሰማኛል።
ሰላሳ ሁለት አርባ ሁለት ሰላሳ ሁለት አርባ ሁለት ምን ሆነብህ?
የሞተርኛ ኦርደሰብ ነው እኔ ያዝኩት። አሁን ሚካኤል ስድብ ዘጠና አምስት ብር ሆኗል። እኔ ወይ ወደ ሰላሳ ምግብ ሁለት አርባ ሁለት ነው ያልከኝ?
አዎ አዎ
እንግዲህ ሰላሳ ሁለት አርባ ሁለት የሞተረኛ ሊስት ላይ የለም፣ ግን ለክቼ ቼክ ላድርግልህ ከፈለክ።
እኔ ሪፖርት አድርጌያለሁ። ስክሪንሾት ስምህ አለኝ ማን መቶ ነው?
ሰባ ብር ስም- መኮንን ስምህ ነው? መኮንን መኮንን።
እሺ፣ ይኸውልህ። መኮንን ደግሞ ላንበረት ነው የሚለውን ትርፍ እነሱ ያሉ መገናኛ ናቸው።
አ- መኮንን አንዴ ጠብቀኝ፣ መስመር ላይ አትዝጋው። እየታየልህ ነው። አንዴ እሺ screen ስላደረኩት ችግር የለም።
ጠብቀኝ፣ እሺ፣ አንዴ እሺ ከፍ-
ንኩ ከዛ ይቀድማል። actually ማደያው ይቀድማል ከሱ አዎ፣ ሄኖክ ለኪው ነው እንትኑ ጋር ከፒምፒንስ ከፒምፒን አይ አልዘጋ ጠብቀ ብዬዋለሁ። አልዘጋው ከቻኖሌ ፊት ነዋ።
አዎ ቻለው ያው
መኮንን አቤት ከፒምፒስ ሲለካ አምስት ነጥብ አንድ ኪሎ ሜትር አለው። ስለዚህ የሞተረኛ order አይደል መቶ ሰባ ብር ያየኸው የች customer ሯ ቦታ ከመግባቱ በፊት ሊሆን ይችላል። እሺ እኔ screenshot አድርጌዋለሁ። ዞሮ እኔ በዛ ብር አልቀበልም።
አይ።
ወደ ምግብ ቤት ልመልሰው።
እኔ አላልኩም መኮንን ወደ ምግብ የሞተረኛ ቤት- አይደለም ስራው። ለምንድን ነው ወደ ምግብ ቤት የምት- የምትመልሰው?
እንዴ መቶ ሰባ ብር አይችልም። ምንድን ነው እኔ ከሰሚት መገናኛ በዘጠና አምስት ነው የምሰራው።
መኮ- መኮንን እንደዛ ከሆነ area manager ክን አናግረው። complete ይባልብሃል ይሄ order።
በተአምር ብትሉትም አይጨንቀኝም። የሆነ በተአምር
አይ እኛ እንልብም ግን እኔ አሁን አልሰራውም ብሏል ብዬ ነው ማስተላልፈው። ምክንያቱም እኛ ከውጭም ከውስጥ ምንለክ ካንልክ customer ራ ሳወቅንልክ ሁል ነገር እኔ ሞክረናል።
screenshot አድርጌዋለሁ። screenshot ኡ ላይ ራሱ እዛው ላንበረት ነው የሚለው። እውነት ነው።
እኔ እኮ ቦታው አይደለም እኮ ይኸውልህ፣ CRM እስኪያስገባ ድረስ ሰዓት አለው አይደለ? ያስተካክላሉ። ስትለካው የሞተር ካልሆነ ትመልሰዋለች።
በቃ እኔ ከ customer ጨምሬ እቀበላለሁ። እሺ ልጁ ለምንድን ነው ከ customer ጨምረ የምትቀበለው መኮንን?